Hello ጤና ይስጥልኝ።
በምስገን ቤት እባላለሁ። ከአሪፍ ፔ ነው የምደውለው። ሆት ሰው ነው።
ከየት ነው የምደውለው? Hello ከአሪፍ ፔ
አዎ፣ አሪፍ POS Okay።
ማሽን ከአሪፍ አዎ።
ፔ ወይም ደግሞ አሪፍ POS ማሽን yeah yeah አስታወስኩኝ።
እሺ፣ ደንበኛችን የደወልንሎት እሺ ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ አሪፍ ሶስት ዜሮ የተሰኘ ዝግጅት አለና እዛ ዝግጅት ላይ እርስዎ ለመጋበዝ ነበረ። ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ድረስ ነው።
እሺ ከቻልኩኝ እገኛለሁ። እሺ ቀኑን አላስታወስኩም። እሺ እሺ ደንበኛችን አመሰግናለሁ።
እሺ ታህሳስ ሶስት እ፣ አምስት ቀን ነው የሚውለው።
ሐሙስ ቀን ነው። አሪፍ
አዎ ሐሙስ ቀን ነው የሚውለው።
አሪፍ አሪፍ። በቃ እንትን እላለኝ ማለት እሺ፣ አላወኩም።
እንደሚገኙ በዛ ነው። አይ ነው ስራ ልሁን አልሁን እሺ።
አላወኩም።
እሺ እናመሰግናለን። እሺ መልካም ቀን ይሁንልዎት።
እሺ